እስልም ቢዛ ኢትዮጵያ በተራሮ ነኝ ባኩ ምንቀው
ሌላ
ይሰማል ልመኛችን
እንትን ኦክሲጅን ከተመዘገብ ሳምንት ምናምን አለፈን፣ ግን አልመጣልንም።
እሺ ልመኛችን የትኬት ቁጥር ተሰጥቶታል።
አዎ ሰማንያ ስድስት ሰባ ሰባት
እሱ የደ- እኛ ላይ ደወሉበት ስልክ ነው።
እሺ አስራ አራት አስራ አራት እሺ ሰላሳ አንድ ስድስት ዘጠና አንድ
በዚህ ስልክ ነበር የተመዘገቡት።
አዎ አሁን በደወሉበት አዎ እሺ ትንሽ ጠብቅ። አንድነት ሆቴል ነው።
አዎ
እሺ ለማኛችን ነው። እዚህ ጋር እንደማየው ከሆነ እ፣ ጥያቄዎት ወደሚመለከተው አካል ተተላልፎሎታል። እስካሁን ካልመጣሉት ምንም የጥ- ጥሪም አልደረሱትም ከጫ ምንም ነ- አልመጣ ምንም ነገር የለም።
እሺ ለማኛችን እንደዛ ከሆነ እስካሁን ድረስ እንዳልመጣሉት መልስ እንዳልሰጡት አድርጌ ደግሜ አስተላልፍሎታለሁ።
እሺ እሺ እሺ ሌላ መረዳውት ነገር አለ?